ሲደርስ ነው የሚለው ሲደርስ
ሄሎ ሄሎ፣ ጤና ይስጥልኝ። ቲዳስ ነው።
አዎ ምትቤት እሺ፣ ከቢዩ ነበር የደወልኩት።
እሺ በመቶ ሁለት ዘጠና ስድስት ሀያ ዘጠኝ ተቀብላችሁናል አይደል? order
አዎ ስልክ ተላልሷል ነበር ግን delivery መጥቶ ነበረ እንደ ድንገት okay። እናንተ አልተቀበላችሁም? ከቢሮ አልተደወለም?
ተደውሏል ግን ስልኩን አላነሳንም ነበረ ስብሰባ ላይ ስለነበርን okay።
አዎ ስለዚህ እሺ፣ order ኡ ታዲያ ተሰርቷል ወይስ ምንድን ነው?
ልጁ እዛ እናንተን እየጠበቃችሁ ነበረ
እሺ እንትን confirm እንድታረጉት ማለት ነው አ- አ- እሺ እሱ አልታዘዘም አይደለም አለን
እ አልታዘዘም አልነበረም ያለን። እሺ በቃ እናት እሺ።
አይ፣ ስለዚህ አልተሰራም እኔ አይደለም ጋር- ምግቡ አዎ ምግቡ አልተሰራም በቃ እሺ።
text ገብቶልኛል ግን ስልክ አ አልመለስኩላችሁም ልጁ ገባኝ።
ከመጣ በኋላ ነው check ያደረግነው አ በቃ እሺ order ኡ cancel ይሁን። እሺ እሺ በቃ cancel አድርግ በቃ እደውልለታለሁ ለሱ። እሺ እናት እሺ እማ፣ እሺ እሺ እሺ ቻው ደህና ደህና